Good እያወቅሽ ነው።
morning, Hospitality Lynn Spachal speaking. How may I assist you?
እንዴት ነሽ?
እግዚአብሔር ይመስገን። እንዴት አደሩ?
ደህና ደህና። እ፣ massage book ማስደረግ ፈልጌ ነበረ ለእሁድ ምሳት
እሺ፣ ለስንት ሰው ፈልገው ነው?
ለ couple
couple ስምንት ሰዓት። እሺ፣ ማን ልበል? ስሞትን
እ፣ ሀዊ ማቴዎስ ዜሮ ዘጠኝ ስልኮትን።
አርባ ሰባት እሺ፣
ሰባ አንድ እሺ፣ ስልሳ አምስት አስራ ስምንት እሺ፣ ይዤሎታለሁ። ስምንት ስንት ሰዓት? ስምንት ሰዓት አይደለ?
አዎ ስምንት ሰዓት local time እሺ፣ እሺ፣ ይዤሎታለሁ። እሺ፣ አመሰግናለሁ።